ሄሎ ሄሎ ሰላም በመሀል ላይ አክሱማይት ሳይድ እ ነው። አክሱማይት ሳይድ ነው።
እ አዎ ዘማሪያስ ሆቴል ነበር።
ዘማሪያስ ሆቴል ከዛ ወዴት ነው?
አዎ ወደ ሀዲሽ እንዴት እ?
ሀዲሽ እንዴት እ? አዲስ እንደፈል ሀዲሽ እንዴት አዎ አዎ እሺ እንመለሳለን ቤት ላይ
Okay አል- አልተደሽኝም
ከዘማሪያስ ሆቴል ወደ አዲስ ከዘማሪያስ ሆቴል አዲስ እንደሆነ አዎ አዎ አዎ መልካም ቀን ይሁንልሽ።
ምን አልሽኝ?
እንልክልሻለን።
እሺ እሺ እሺ እናመሰግናለን። መልካም ቀን።
አሜን እሺ እሺ